በቴሌግራም ላይ ሰላም ልክ ጤና ይስጥልን ቤተሰቤት። እሺ ምን ነበረ?
እንትኑ ይህን ዜሮ ዘጠኝ ዜሮ ሰባት ሀያ ሁለት
ምንድን ነበር የላክልን?
ይህን deposit ብር አይገባልኝም game ኡ ላይ ማለት ነው። እምቢ ይላል።
እሺ
ከዛ በኋላ አሁን ደውዬ ስምህ ማን ነው ነበር።
የሚለው ቴሌግራም ላይ
ሊባን ሊባን
እ?
በይሄን ቁጥር ነው የላኩልሽ። ሊባን ይባላለሁ።
እም። አላገኘሁትም። ምን ብለህ ነው የጻፍክልን?
ይህን screenshot ም ልኬ ነበረ። maximum deposit ም እና minimum ልጅቷ አሁን ስደውላት ያን screenshot አንሳና ላክልን አለች በቴሌግራም ላይ
እ፣ ቴሌግራም ላይ አላገኘሁትም ግን
የሆነ እናንተ ከፈታችሁ ሲጀመርም
አልተከፈተም።
ተከፍታል የሆነ የአሳኝን tick
እሺ ቆይ እም፣ እንጽፍልሃለን እንደዛ ከምልክት ከመጣ
ምክንያቱ deposit ቱ እምቢ እያለኝ ነው። ብር ማስገባት አልችልም። ብር እያለ እምቢ ይለኛል።
እሺ በቃ እዛ ላይ ጽፍልሃለሁ። ላየውና የላከውን እሺ አዎ፣ ልጅቷ maximum እና minimum deposit የሚለው screenshot አንሳልን እና ላክልን ምናምን ብላት ነበር።
okay እሺ check እናደርገዋለን። እሺ ትንሽ ጠብቅ።